ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
ጤና ይስጥልኝ።
ሁሉ ስፖርት ነው ባኮ የምንረዳው
ትናንት እንትን ተጫውቼ ነበርና ከሁሉ ስፖርት ሁለት ሺህ ብር ልኬ ነበር ወደ ቴሌብር
እሺ withdraw አድርገው ከዚህ ቁጥር ማለት ከዚህ ቁጥር ማለት ነው።
አልገባለሁትም?
አልገባልኝም።
እሺ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ከዝውውሩ ምን ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
ከ- ከቴሌብር ነው ወይስ ከእንትኑ ከሁሉ ሁሉ ስፖርት?
ስፖርት ውስጥ ይግቡና ተጨማሪ የሚል አለ አይደለ?
አዎ እዛ ውስጥ ሲገቡ የዝውውር ታሪክ የሚል ያገኛሉ።
እሺ እሱስ ከዛ እዛ ውስጥ ሲገቡ የባንክ ት- ዝውውር ውስጥ ገብተው አሁን አልገባልኝም አዎ።
ያሉትን transaction ፎቶ ያነሱና አዎ።
በቴሌግራም ይልኩልናል።
እሺ እሺ እሺ